ጤና ይስጥልን ቤተሰብ ምልክ ነው።
ሰላም ነው።
ሰላም
ወደ ቴሌ ብር transfer አድርጌ ነበር አስራ ሶስት ሺህ ብር ምን አልከኝ?
አስራ ሶስት ሺህ ብር ወደ ቴሌ ብር በዚህ ስልክ transfer አድርጌ ነበር።
እሺ አንድ ደቂቃ check ላድርገው።
እሺ
ሶስት ዘጠና ስድስት ስልሳ አንድ ሀያ ስድስት hello አቤት ወደ ቴሌብር account አስራ ሁለት ዘጠና ስድስት ስልሳ አንድ ሀያ ስድስት አይደል?
አ
እሺ confirm አድርጌልሃለሁ። እሺ እሺ እሺ በደወሉ እናመሰግናለን። መልካም ምሽት።
ምን